Hello
Hello ትኬት ነው ፈልገን ነበር።
እሺ ስምዎትን ማን ልበል ተመዝግበዋል።
ያው ቅድም ተመዝግቤ ነበር። ሁለት ትኬት ታዝዤ ነበር። ሶስተኛ ልጨምር ነበር።
እሺ ስምዎትን ማን ልበል ይስሐቅ በቀለ።
ይስሐቅ በቀለ። አሁን አንድ ሰው ነው የሚጨምሩት?
አዎ
እሺ በዚህ አሁን በደወሉበት ስልክ ነው አይደል የተመዘገቡ?
አይደለም፣ ስልሳ ስድስት ወይ ነው ስልሳ ስድስት ይስሐቅ ዜሮ ዜሮ በቀለ የሚለው ይልኝ። እሺ አገኘሽ? ይስሐቅ በቀለ። እሺ እ ለተማሪ ሁለት ሰው ነበር ቦታ የያዙት አይደለ?
አዎ አዎ አዎ አሁን አንድ ሰው ነው የሚጨምሩት?
አዎ አዎ
እሺ እ ትኬቱን ከአስራ አንድ ሰዓት ቀደም ብለው ይድረሱና መቁረጥ ይችላሉ እዛው በቃ በቦታው።
አዎ፣ ልንመጣ ነው። ችግር የለም። እሺ ጥሩ እሺ፣ እናመሰግናለን።
እሺ እሺ
ዛሬ ነው